ሄሎ ሄሎ ቤት ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ስኬት ቴክኖሎጂ ነበር ከሽሪ ተጠርቦታ።
okay ስኬት ደውዬ ነበር። ልክ ነሽ።
እሺ እ ይቅርታ እንዴ እስቲ ይኸውልሽ፣ ቃል ቃልን ነበር ምን አለ መሰለሽ አንድ ማሽን እዛ ነበር እናንተ ጋር clearance ስለከለከሉ እሺ መረጃ ልጸ- ልንገርሽ ቁጥሮቹን የማሽን ቁጥር እሺ
አይኢኤ የድሮ የቤት የቤት- ኤ ኤ እሺ የቤት ፋማለች አወቅሻት አዎ ሶስት ዜሮ እሺ ሶስት አርባ ሶስት
ሶስት አርባ አርባ ሶስት።
ሶስት እሺ አዎ፣ በምንድን ነው ምና- ዜሮ
በብልሽት ገብቶ ነበር ዳንኤል ዘውዴ ይላል እሺ ምን ታደርጊልኝ መሰለሽ እህትዬ እ መልሼ እንድደውል እዳም ካለበት መታደስም ካለበት መወገድም ካለበት ያለውን ነገር ወጣ አድርጊና እ፣ ነግረሃት መሰለኝ- ነበር
ለቃል አልነገርኳትም አላነሳችልኝም ነበር እሺ እኔ እነግራታለሁ በቃ እቴ መልሼ ከምሳ በኋላ ልደውል አዎ አዎ እሺ አመሰግናለሁ እሺ እሺ እሺ እቴ፣ እሺ